Hello? ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን ሰማንያ አንድ ሰማንያ ስምንት ፍሊንትስቶን ሆምስ ደውለው ነበር።
እ
ሰማንያ አንድ ሰማንያ ስምንት ላይ ፍሊንትስቶን ሆምስ ደውለው ነበር።
ኦ እኔ እንጃ ሰው ከደወለ እንጂ እኔ አልደወልኩም።
እሺ